አስቴንቴስ እባክዎን ልርዳዎት?
ጤና ይስጥልኝ ደውዬ ተቋረጠብኝ።
እሺ አሁን ደሴ ብለውኝ ነበረ።
አዎ አዎ አዎ እ ዘጠኝ ተኩሉ ሶስት ሺ አዎ።
ስድስት መቶ ሀምሳ ሰባት ብር የአስር የአስር- ተኩሉም እኩል ነው።
አንድ አይነት ነው።
አዎ እሺ እሺ በቃ የዘጠኝ ተኩሉን ታደርጊልኝ እሺ ላድርግሎት ሁለት ሰው ለሁለት ሰው።
አዎ ለሁለት ሰው
አሁን ለያዝሎትና ክፍያውን እርስዎ ይፈጽማሉ ወይስ እኛ እንፈጽምሎት ክፍያውን?
ክፍያውን እ፣ እናንተ ከፈጸማችሁልኝ እንዴት ነው ለእናንተ ምልከው?
ወደ እኛ account ያስገቡትና እኛ ወደ እ፣ አየር መንገድ እንከፍልሎታለን።
OK እኔ ሳ እዚህ ንግድ ባንክ ባስገባት ይችላሉ ይችላሉ።
ኦኬ እሺ እሺ ያዥልኝና በቃ እኔ ወ- በንግድ ባንክ ላስገባ እሺ እ፣ ስም አ- ይነግሩኛል? የመንገደኞችን ስም?
እሺ ከድር አበራ
ከድር አበራ አበራ፣ የአያት ስም ካሳ ካሳ። እሺ ሁለተኛ አ- መንገደኛ ሁለተኛ ሼህ ሰይድ ሼህ ሰሂድ።
አ፣ እሺ ይመር
ይመር ብሎ ይመር ቦጋለ ፎቃለ።
አ፣
እሺ በቃ ልቁረጥና በዚህ ቁጥር ይድረሶት text ኡ በደወሉበት ይድር- ይድረሰኝ አ፣ አ።
እሺ በቃ ይደርሶታል። በእሷን ኮድ ይዘው መክፈል ይችላሉ።
እሺ አመሰግናለሁ እሺ መልካም ታንኪ እሺ ለሁላችን